ጤና ይስጥልኝ አሪፍ ነኝ ማህሌት ነኝ ባኮ ምን ልርዳዎት
OK አሁን ደውዬ ነበር ቁጥር ሰተሽ ነው የቴሌግራም አዎ እሺ ጠፋብኝ መልስሽ ንገሪኝ እሺ ንገሮት ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት እሺ ምኑን ነው screenshot የማደርገው
ከየት ወዴት ነበረ transaction ኡ የፈጸሙት?
ከቴሌብር ወደ quick betting ነው ስለዚህ transaction ኡ ላይ ያለውን አዎ።
success ምናምን ያለውን ያልገባውን የገባውን ከቴሌ ብሮት ሲቀነስ የላከሎት መልእክት አለ አይደለ? text message
ከቴሌ OK እሱን ነው ከቴሌ የምልከው።
ብር ያለው ነው። እሱን መቀነስ እሺ።
የሚያሳየውን ይላኩልን።
እሺ፣ እሺ።
እሺ፣ ሌላ ምረዳውት ነገር አለ?
አይ በቂ ነው። እሺ፣ እሺ፣ ስለደወሉ አመሰግናለን። መልካም ምሽት።
እሺ።